ጤና ይስጥልኝ BGI ኢትዮጵያ ቤተልሔም ነኝ እባክዎ ምን ልርዳዎ?
እሺ እናቴ አሁን እያወራን ነበር። ቀን ጠይቀውኝ ነበር።
አዎ
ምናልባት አልገባኝም ይሆናል እናንተ ተግባቡ ይሆናል። አስራ አምስት አስራ አንደኛ ወር ላይ ሀያ ዘጠኝ አስራ አንደኛ ወር ላይ በእነዚህ በሁለቱ ቀኖች ውስጥ ነው የመጣው የትኛው እንደሆነ አላውቅም።
አስራ አምስት አስራ አንደኛ ወር ሁለት ሺ አስራ ስድስት ሀያ ሀያ ሶስት
okay እሺ።
ሁለት ሺ ሀያ ሶስት ሁለቱም ሁለት ሺ ሀያ ሶስት ላይ ናቸው።
እሺ ስሙ ማን ይባላል?
እህ እህ።
ስሙ ማን ይባላል?
የልጁ አዎ
እንጃ እኔ አላወኩም። ውጭ ቤ- ውጭ ሆኜ ሰው በሰው እየጠየኩ ነው። ቆሽ መልስ ልደውል ለሱ። አዎ።
እሺ፣ ስሙን ይጠይቁና መልሰው ይላሉ።
እሺ